ጤና ይስጥልኝ። ቢፍት ቤት ዘዴት ነው የምንረዳው?
ካሳ ኮልኛል ስቴ ናት።
እሺ ንገረኝ። አቤት
አስራ ሁለት ሰላሳ አስራ ሁለት ሰላሳ
ሀያ አምስት ስልሳ ሰባት
ሀያ አምስት ስልሳ ሰባት እሺ እሺ ልውስጥ ነው እሺ
ሁለት ሁለት ነው።
ሰባት ሰባት ጨዋታ ወጥቶብሃል
እሺ ሌላ ሌላ እሺ ንገረኝ አስራ ሁለት ሰላሳ ሁለት አስራ ሁለት ሰላሳ ሁለት
አርባ አምስት ዘጠና አንድ አርባ አምስት ዘጠና አንድ እሺ እ ይሄኛውም ልውስጥ ነው አራት ጨዋታ ወጥቷል አምስት ሀያ ዘጠኝ እ
አስራ ሁለት ሀያ ዘጠኝ
ስንት አልከኝ አስራ ሁለት ሀያ ዘጠኝ አስራ ሁለት ሀያ ዘጠኝ ስልሳ አንድ ስልሳ ስልሳ አንድ ስልሳ እሺ ይህም ልውስጥ ነው
ሁለት ነው።
አዎ
እሺ እናመሰግናለን።
እሺ እኔም አመሰግናለሁ መልካም ቀን እሺ እናመሰግናለን።